ጤና ይስጥልኝ። ArifPay ሎዛ ነኝ። በምን ልርዳዎ።
ሎዛዬ ካሪል ነኝ። አሁን የደወልኩት ልጅ ነኝ።
እሺ፣ እሺ። ተቋረጠ።
ሳንጨርስ እኮ ነው የተዘጋው።
አዎ፣ ተቋርጦ ነው ደንበኛችን።
እሺ፣ እሺ። አሁን በምሰጠው ስልክ ቁጥር screenshot አድርገው ይልኩልናል ከ CBE የደረሱት መልእክት።
እሺ ማ በእሺ አሁን እልክልሻለን።
ሶስት መቶ ብር እንደቆረጠቦት የተላከው መልእክት አለ አይደል?
አዎ አለ። በ PDF አለኝ እዛው download ያደረኩ ከእንትኑ ላይ።
አዎ እሱን መልእክት screenshot አድርገው ይልኩልናል አሁን በምሰጠው ስልክ ቁጥር።
እሺ እሺ ደንበኛችን የያዙ
እሺ ነገር ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት አስራ ሶስት ዜሮ አንድ ቆይ ቆይ ቆይ ኧረ ቆይ ዜሮ ዘጠኝ ዘጠና ሁለት አልኩኝ።
አዎ አስራ ሶስት
ዜ- ዜሮ ዘጠኝ ዘጠና ሁለት አስራ ሶስት እሺ
ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት አሪፍ ቤት ብዬ ልጻፈው። አሪፍ አዎ ቤት።
ደንበኛችን እሱ ላይ ኤክስሬ- ያው አሁን በእናትህ ግን እኔ ለአሁን ነው የምፈልገው። አሁን እንትን በሉልኝ በእናትህ።
እሺ ደንበኛችን በተቻለ ፍጥነት ጉዳዩን ለመፍታት እንሞክራለን። ሪፖርት አደርግለታለሁ።
እሺማ
እሺ፣ yeah።
እሺ ደንበኛ ሌላ screenshot ኡን- የምረዳዎት ነገር አለ?
የለም ሎዛዬ፣ በጣም አመሰግናለሁ።
እሺ እኛም ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ አስቀምጠው መልካም ቀን ይሁንልዎ።
እሺ።
እሺ